Hello?
ሄሎ
ሄሎ
አቤት።
ሰላም ጤና ይስጥልን። ቴሌቪ Hello።
መረጃ ለ- መረጃ ከእናንተ ለማወቅ ፈልጌ ነው።
እሺ፣ እሺ። ቴሌቪን game ነው።
እ?
Hello። ቴሌቪን game ነው። game ኦችን ሲጫወቱ ሽልማቶች አሉት።
በማንኛውም ስልክ መጫወት ይቻላል?
በአዎ USSD በትንሿ ስልክ ጥያቄና መልሶቹን መጠቀም ይችላሉ።
ጥያቄ ወይስ እና- የሚላክ ነው ወደዚህ ጥያቄው?
ስልኮት ላይ ነው ያለው። ስልኮት ላይ ኮከብ ዘጠኝ ሰማንያ አምስት መሰላል ብለው ይደውሉ። አንድ ቁጥር ላይ ለመመዝገብ ሶስት ቁጥር ለመጫወትን ሲጫኑ ይመጣሉ። በጣም መርጠው መጫወት ይችላሉ።
ኮከብ ስምንት ስንት?
ኮከብ ዘጠኝ ሰማንያ አምስት መሰላል።
ኮከብ ዘጠኝ ሰማንያ አምስት መሰላል።
አዎ አዎ።
እሺ፣ አመሰግናለሁ።
game ኡን ይዩትና ግልጽ ያልሆነ ነገር ካለ መጠየቅ ይችላሉ።
እሺ።
መልካም እድል።